ጤና ይስጥልኝ ሚስቴ
እና ትኬት ቁጥር ልንገርሽ፣ ውደት ማወቅ እሺ።
ፈልጌ ነበር።
እሺ አስራ ሶስት ሀምሳ አንድ እሺ ዘጠና ሶስት ሀያ ሶስት
ዘጠና ሶስት ስንት ሀያ ሶስት ሀያ ሶስት አንድ የተራዘመ ጨዋታ ስላለው ሀያ አራት ሰዓት መጠበቅ አለብህ። እሺ በሀያ አራት ግን- ሰዓት ውስጥ ጨዋታው ደግሞ ካልተካሄደ void ይደረጋል። ከተካሄደ ደግሞ ውጤቱ ይያዛል። ሌሎቹ አልፈዋል።
እና win ነው ማለት ነው ቲኬቱ።
የተራዘመ የትኛው የትኛው ጨዋታ ጨዋታ ነው የተራዘመው?
ማሜሎዲ ከሞሮኮ ማሜሎዲ ሰንዳውንስ ተራዘመ።
አዎ እሺ ሌላም ትኬት አለች ልንገርሽ፣ እሺ ንገረኝ።
አስራ ሶስት ሀምሳ አንድ እሺ ዘጠና ሁለት ሀያ አራት ዘጠና ሁለት ሀያ አራት ሀያ አራት
እሺ እቺም እንደዛ ሁለት ጨዋታ አለው የተራዘመ ሁለት ጨዋታ ነው የተራዘመ እንጂ ይሄም win ነው፣ አዎ ሌላው እንዳለ win ነው።
ሌላ win ነው። እሺ አዎ።
አመሰግናለሁ።
እሺ አመሰግናለሁ። መልካም ቀን።
እሺ አንድ ልንገርሽ እሺ ከተቻለ እሺ ይቻላል፣ አስራ ይቻላል።
ሶስት ሀምሳ ሁለት እሺ
ሀያ አራት ሀያ ሀያ አራት ሀያ አ-
ይቅርታ አይዞሽ።
ይሄኛው lost ነው። ሁለት ሎስት ሎስት ነው?
አለው። አዎ አንድ void አለው። ገና እ- ያልተካሄደ ጨዋታም አለው።
እሺ አስራ ሶስት ሀምሳ አንድ እሺ ዘጠና ሁለት ሰማንያ አንድ ዘጠና ሁለት ሰማንያ አንድ።
ሰማንያ አንድ
አ፣ ይሄም lost ነው።
እሺ ብዙ ሎስት አመሰግናለሁ።
አለው። እሺ እሺ መልካም ቀን።
መልካም ቀን። አመሰግናለሁ። እሺ